hello ጤና ይስጥልኝ።
እግዚአብሔር ይመስገን። ምን ነበር
እንትን ከሁሉ ስፖርት deposit አድርጌ ነበርና በዚህኛ በቻፓ ማለት ነው። ግን account ኤ ላይ አልገባም። already ተቆርጠዋል።
withdraw ን ያደረጉት ወደ ባንክ አ- ዲ- deposit እንጂ አስገባው ወጪ ወደ ሳይሆን ሁሉ ስፖርት አስገባው።
deposit አዎ ወደ ሁሉ ስፖርት ማለት ነው። እሺ አዎ።
የቴሌግራም ስልክ ቁጥር ልስጦት እና እዛ ላይ ከ በምንድን ነው በሲቢኢ ብር ነው ቴሌብር ቴሌብር
ከቴሌብር የተላከልዎት message አለዎት አይደል?
አዎ
እሱን ቴሌግራማችን ላይ ይልኩልናል። ስልክ ቁጥር ልስጦት የቴሌግራም ስልክ እሺ ዜሮ ዘጠኝ ስልሳ
እሺ
ሰባ ሁለት እሺ
አርባ ሁለት እሺ
ሰባ ሁለት እዚህ ላይ ቴሌግራም አለን ይላኩልን፣ check አደርግልዎታለሁ።
በቃ እሺ አሁን ልከዋል። እሺ
እሺ መልካም ቀን።
መልካም